ሄሎ
ሄሎ ሰላም ጤና ይስጥልኝ። ላይን አዲስ ነው ልወደውት። በዚህ ስልክ ደውለው ነበረ።
አዎ information ለመጠየቅ ነበረ። የኦስትሪያ ኦስትሪያ okay። ቴሌግራም ላይ text ያደርጉልኛል requirement እና detail ኦችን እንድልክሎት።
በጣም ደስ ይለኛል። በዚህኛው እንዴት ታደርግልሽ?
በዚህ ሳይሆን ላይን አዲስ consultancy ብለው at ላይን አዲስ consultancy ብለው search ያደርጉ ይመጣሉታል።
ቴሌግራም ላይ አዎ ቴሌግራም ላይ
አሁን ልላክል አሁን ቴክስት ታደርግልሽ አዎ አዎ ዲና የሆነ ነገር ቢያስ ዝም ልበልሽ